hello፣ አቤት ሰላም ጤና ይስጥልኝ ቤተሰቤ።
እንትን ነበረ password ሌላ ተልኮልኝ ነበረ።
እሺ እሱን ስሞላ እምቢ አለ።
ምንድን ነው የሚልክ? ይወጣል እ?
ተመልሶ ይወጣል።
login- login ለማለት አዎ፣ አዎ እኮ forgot password ብለው ከእንደገና ኮድ ላከልህ አይደለ?
አዎ፣ እሱን አስገባኸው?
አዎ። እሱን ሳስገባው እንትን ይላል አያስገባ።
አዎ እ፣ ምንድን ነው የሚለው? incorrect credentials ይላል።
አዎ፣ አዎ፣ አዎ አባት ይኸውልህ፣ ያስገባኸው እ፣ password ኮዱን በትክክል አላስገባው ማለት ነው። copy paste አድርገው። እሺ text የመጣውን አዎ የመጣውን ማለት ነው። directly ስላላስገባኸው ነው
ያው በደንብ ነበር ያስገባው። ቅድም ሚሊዮን ወይ ከአስገባህበት copy paste ብታደርገው አድ- ቶሎ ይገባልሃል።
እሺ እሺ ስለደወልክ እናመሰግናለን። መልካም ምሽት።